የለጤንነት ትምህርት ቤት ራሔል ነኝ በኮምለር ዶ
ጠዋት ብር ዊዝድሮ አድርጌ ነበር።
አልገባልም።
አዎ ዊዝድሮ አድርጌ እሺ አልገባልኝም።
እሺ፣ አንዴ ቆይ። እሺ፣ መስመር ላይ ጠብቀኝ። ሄሎ
ወይ
ምን ልርዳ?
እ
ምን ልርዳ?
እና withdraw አድርጌ አልገባልኝም። ስልክ ቁጥሩ ልንገር አዎ አዎ።
ዜሮ ዘጠኝ ሰማንያ አራት እሺ፣
ዘጠና ሰባት ስንት ዘጠና ሰባት ነው?
አዎ ሰማንያ ሁለት ዘጠና ሰባት
ሰማንያ ሁለት ዘጠና ሰባት ሰማንያ ሁለት ሰማንያ ሁለት ሰማንያ ሁለት ሰማንያ ሁለት አዎ አስር አስር ሺህ ብር ነበር ያወጣሁት።
እሺ፣ ጠብቀኝ አንዴ።
እሺ፣ እሺ። ምሳ አልበላም እንዴ? ወይ ምርጥ ነው አይደል?
አስር አስር ሁለቴ ነው አይደለ?
አዎ እሺ፣ ትንሽ ታገሰኝ። እሺ፣ ይቅርታ።
ችግር የለውም አይደል?
ቴሌብር ቁጥሩ ዜሮ ዘጠኝ ሰማንያ ሁለት ዘጠና ሰባት ሰማንያ ሁለት ሰማንያ ሁለት ነው አይደል?
አዎ አዎ
confirm እያደረኩልህ ነው።
እሺ እሺ፣ አሁን ገብቶላል። ስለደወልክ እናመሰግናለን። መልካም ቀን።
በጣም አመሰግናለሁ።
እሺ አባቴ። እሺ አዎ